Martin Jedwabka.
Hello hello Hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
መነን ከቺፕቺፕ ነው የምደውልልዎት።
እሺ፣ አቤት።
ናቲ group ላይ order አድርገው ነበር አይደለ?
አዎ አዎ።
Okay፣ driver ደርሰውን የናቲ ስልክ እየሰራ ስላልሆነ ሌላ ቁጥር ይኖረዋል ናቲ?
እኔ እኔ ጋር ይደውልልኝ።
ኮድ አለዎት የእቃው?
Sure አዎ።
Okay፣ ስለዚህ በቃ ለእርሶ ይደወልልዎታል።
ለእኔ ለእኔ ይደውልልኝ። እሺ እሺ፣ እሺ፣ መልካም ቀን።
እሺ፣ አሜን።